እነሱማ በጣም ምርጥ ናቸው። እውነት ኧረ እንትኑ ነው ያልኩህ hello አቤት hello፣ ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ጽዮን ከችፕችፕ ነበር የምንደውለው።
እሺ
ከችፕ ነበር የምንደውለው።
እሺ እሺ
ይቅርታ፣ ስለ service ኣችን አንዳንድ ት ነበር ደወልኩት። ስለ item ኦቹ quality እና ያልተመቸው complain ነገር ካሉት ለመቀበል ነበረ።
አይ የለኝም። አሪፍ ነው ምርታችሁ።
ምን ያልተመቸውት ነገር አለ? ችፕችፕ okay፣ ያልተመቸኝ አሁን ላይም የለም፣ እየተጠቀሙ አሪፍ ነው።
አዎ እየተጠቀምኩ ነው።
okay፣ እሺ፣ እናመሰግናለን።
ምንም አይደለም።
እሺ፣ እሺ።